hello
hello ይሰማኛል?
okay፣ pin እንድታደርግልኝ ነበር እ
order number ኡ ስንት ነው?
ሰማንያ ሁለት ሰማንያ ዘጠኝ ስንት አልከኝ?
ሰማንያ ሁለት ሰማንያ ዘጠኝ
ሰማንያ ሁለት ሰማንያ ዘጠኝ ሰማንያ ዘጠኝ ማነው ስም?
ሙሉዓለም
ሙሉዓለም ስንት ኪሎ ሜትር መቶልህ ነው?
ኪሎ ሜትሩን አላ- አላመጣልኝም፣ ግን ወሎ ሰፈር ነው የሚሄደው ከየት ተነስቶ?
ከዲቫይን
ከዲቫይን ወሎ ሰፈር ስንት ብር ቆጠረልህ?
ሰላሳ አምስት
check አደርገዋለሁኝ። እሺ።
hello hello hello አቤት
እንትን pin ፈልጌ ነበር።
ስንት ነው ሰማንያ ሁለት number ኡ?
ሰባ ስንት ኪሎ ሜትር መቶልህ?
አዎ፣ እዚህ ያሳየኝ ሰማንያ ሁለት ሰባ አንድ ጀንበል ነው የሚሄደው ከዲቫይን ተነስቶ።
ማነው ስምህ?
ዮሐንስ
check አሉ እሺ